Hello. Hello, Ram-
Hey, John. Hello. እሺ
አለ አለ ሄሎ
ደግሞ አይ
ሄሎ ሄሎ አለ አዛዋለች እኮ እየተሰራ ነው። እየሰራችሁ ነው። እየተሰራ እኮ ነው። ለቢው አንድ ውጣ ተብሎ እየ- እየተሰራ ነው። ከሳነሳ ፒካፕ ይለክት መረሱ
ነው አይሰማም ይቆራረጥ
አዎ